ጤና ይስጥልኝ ልጇ ኢትዮጵያ ራሄል ነኝ።
ሄሎ
አቤት የትኛ ነበረን? እስካሁን አልደረሰንም።
እሺ፣ እባክዎትን ቪዲዮ ID ቁጥሩን ይንገሩን።
እ? እ?
ቪዲዮ ID code አለና እሱ ይንገሩን።
ዜሮ ዜሮ እሺ፣ ሰማንያ ሰባት ሰማንያ አንድ እሺ፣ እባክዎትን አንድ የመስመር ላይ ጠብቁ።
አቤት እንዴት ነው? እንት- እንትን ስንቄ ባንክ ብለው system ደግሞ የለም እም። ክፍያ አ
ደሳለኝ liquor store ነው ደንበኛችን።
እም? እም?
ደሳለኝ ነው የሚለው ደሳለኝ ነው የሚለው እዚህ ላይ store ውን ስም ስለሺ ክብረት ነው የሚለው
አየር የግሮሰሪ ስም ነው የሚነግረው ስለሺ ክብ- ስለሺ ግሮሰሪ ነው የሚለው። እሺ፣ አ
እባክዎትን ከይቅርታ ጋር በድጋሚ ቁጥሩን ይንገሩን።
F I D ዜሮ ዜሮ ሁለት ጊዜ ዜሮ ነው።
አ ሁለት ዜሮ ሰማንያ ሰባት እሺ፣ ሰማንያ አንድ
ሁለት ጊዜ ዜሮ ሰማንያ ሰባት ሰማንያ አንድ ነው።
አ ከላይ ያለው ማለት ነው።
ይቅርታ ደንበኛችን መስመር ላይ ስላስጠበቅኩት፣ እም? እም?
ይቅርታ መስመር ላይ ስላስጠበቅኩት።
አ ችግር የለም። ከታች ደግሞ አቃቂ ቃሊቲም ይላል።
እም፣ አሁን ረድ ማለት ይሄ አሁን አራት ድጅት ነው የነገሩኝ። ሁለት አ።
ጊዜ ዜሮ አሉኝ፣ ሰማንያ ሰባት ሰማንያ አንድ አሉኝ።
አ ስለዚህ አሁን ስድስት ድጅት ነው የነገረው። የሚሆነ የቀረ ቁጥር አለ ከታች ደግሞ ልንገርሽ፣ ከታች ያለው ቁጥር ልንገርሽ፣ እዚህ ይንገሩኝ።
ሶስት ዜሮ ከታች ያለው ቁጥር ሶስት ዜሮ ሰማንያ አራት አምስት
እባክዎትን TIN number ይኖራል?
እ?
TIN number አለው?
ይህ number ሶስት ዜሮ እሺ፣
ሶስት ዜሮ እሺ፣ ሀምሳ ስድስት እሺ፣
ሀያ አንድ እሺ።
ሁለት ሀምሳ ሁለት
እባክዎትን አንድ መስመር ላይ ጠብቁኝ ለመመለስ እሺ
ኧረ እኔ እንደዛ ካላችሁ አልመጣም። የሌለ የሌለ ተዋሩ በዛ ነው ትችላል። ኧረ ኧረ
ከደንበኛችን መስመር ላይ ስላልጠበቅኩት እያየሁለት ስለሆነ ነው።
እ? እ?
ይቅርታ ደንበኛችን መስመር ላይ ስላስጠበቅኩት አ ችግር የለም።
እያየሁለት ነው።
ችግር የለም ችግር የለም
ያ ማለት እኮ በዩኒቨርሲቲ እኮ ትምህርት ሁሉም ይሰጣል። የእኛው ላይ ትኩረት ተደርጎ ነው እንጂ ትምህርቱ እ፣ ሁሉም ይሰጣል። ኢትዮጵያ ነው በስራም ኢኮኖሚክሱ ይሰጣል። ሁሉም አለ ማ- ማይወሰድ ቦስ የለም። አሁን አንድ ሰው አንድ
ነይ ልሂድ።
እሺ፣ አሁን አግኝቼዋለሁ። ሙሉ ስሞት ሊነግሩኝ ይችላሉ?
ስለ ሺ ክብረት አለሙ
እሺ፣ ባርኮትን አንዴ መስመር ላይ ጠብቅ። ስለሺ ክብረት አለሙ
ሰላምታ ነው።
አሁን የደወሉበት ስልክ ቁጥር ላይ ያዘው እሱ የሚገኝበት
ዜሮ ዘጠኝ አንድ አንድ ሰማንያ ሶስት ስልሳ ሁለት ሰባ አንድ እሺ፣ አሁን እሱ መጠየቅ የፈለጉት ሽልማት አልመጣልኝም አልተሰጠኝም ነው። እሺ፣ ባርኮትን አንዴ መስመር ላይ ጠብቅ።
እሺ
ደንበኛ ስለኔ ለሚመለከተው አካል አስተላልፍልታለሁ። እርስዎ ያው በትዕግስት መጠበቅ ያለብዎት ግልጽ ነው።
አ ሌላ የምረዳዎት ነገር አለ?
ም ም ሌላ የምረዳዎት ነገር አለ?
በቃ በቃ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን መቼ ሀሳብ ታሳውቁኛለህ?
አይ እሱ አሁን በትዕግስት ነው መጠበቅ ያለብዎት። እኔ አዎ።
ያው ለሚመለከተው አካል አስተላልፌዋለሁ።
እሺ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብና አስተያየት አሁን ከሚሰሙ ድምፅ በኋላ ማስቀመጥ ይችላሉ። መልካም ጊዜ።
እሺ